Hello ጤና ይስጥልኝ ጠብታ አምቡላንስ ጤና ይስጥልኝ። አሁን ከአዲስ ካርዲያክ ደውዬ ነበረ እሺ እና በአምቡላንስ ዋጋውን ነግራችሁኝ በሌላ ስልክ ተደውሎ ማለት ነው እሺ ደውዬ ስልኩ busy ሆነብኝ
እሺ፣ እና ነግሬያቸዋለሁ ለ patient ኡ እና መምጣት ትችላላችሁ ተስማምተዋል።
እሺ የ patient ኡን ስምና ስልክ ቁጥር ስጭን ወይስ በዚህ እንደውልልሽ?
አይ አሁን ደውዬላት እኮ ሰጥቻት
የ patient ኡን ስም አዎ፣ አልሰጠሁም እንዴ?
አል- አልነገር አቶ አሊ
አቶ አሊ ይቅርታ፣ አይደለም ኢሴ ኢሴ ኢብራሂም ኢሴ ኢብራሂም ኢሴ ኢብራሂም አብዱራህማን አብዱራህማን እ፣ ስልክ ስልካቸውን ስጭኝ።
በእኔ ስልክ በዚህ ስልክ መደወል አይቻልም?
እንችላለን በሱ እንደውልላችሁ።
አዎ፣ በዚህ ደውሉልኝ። ስንት ሰዓት ትደርሳላችሁ? ስንት ደቂቃ?
እ፣ ከአስር እስከ ሀያ ደቂቃ ባለው እንደርሳለን።
እሺ፣ አመሰግናለሁ። ready ነው patient ኡ። ለአንሴት ነው የምንሄደው። እሺ እሺ ኦክስጅን ይፈልጋል።
option portable?
አይፈልግም፣ ግን ቢኖራችሁ ጥሩ ነው። ያው የተሟላ አምቡላንስ እንደሆነ ሰምቻለሁኝ።
እሺ አሁን ነው አዎ፣ አ- ባለሙያ አላችሁ አይደል?
አለን ባለሙያ አለን።
አዎ፣ stable ነው። ለእንትን ነው ለ lung evaluation ነው የሚሄደው። ከተኛ እዛው ይተኛል፣ ከተመለሰ እዚሁ ይመለሳል።
እሺ ተረኛው ባለሙያ ይደውልልሻል። እሺ አመሰግናለሁ።